ለምንድን ነው ወደ አንድ ሰው ልጅ የማይመጣው? አሁን እዚህ አስራ ዘጠኝ
ሀሎ ጤና ይስጥልን። አህለን አህለን። message ገብቶ ነበረ ከሆስፒታል ነው እ ሜዲካል ምርመራው ነበረ ምን- ምን ታምር እንዳሸው እ
የተመረመረችበት ነው የገባበት።
የተመረመረችበት ውጤት ነው አዎ።
እ አልፋለች። ሀሎ አቤት አልፋለች።
አይደለም ሁለት
እ
አንተም ዶሮ እሺ እሺ